Hello. Hello. Hello, hello. Hello. Hello. हाँ बेच ሰላም እ እስኪ እስኪ አሁን በየ አሁን ይሰማል?
አዎ
እሺ ሜላት ነኝ ከዶክና real estate ነበር የደወልኩት።
እሺ ፍላጎቱ ካለሽ የተወሰነ- እ ፍላጎቱ ካለሽ የተወሰነ መረጃ ልሰጥሽ ነበር
የምን መረጃ ስለ real estate።
ውይ ቆይ ስብሰባ ልገባ ነው በኋላ ትደውልኛለሽ